አቤት እስጢፎዬ
እ በስማ ዛሬ ዶክተር እንዴት እንዳደረገኝ ልነግርህ አልችልም።
ምን ነው በቃ ምንድን ነው የሰራችሁት ምናምን ብሎ እ አለ።
እሺ
ዛሬ በቃ ደብዳቤውን ወደ እንትን የት ነው ሞተረኛ እናንተን ደብዳቤው የሚሰጠው ለውጭ ጉዳይ እም?
ለጉዳይ ፕሮቶኮል ነው የሚሰጠው እም።
አለ እንትን እንጻፈዋ ልምጣ።
አይ እንዳም ጻፈው እዚህ እሺ ምን እያረክ ነው? ምንድን ነው የምበለው?
እ፣ እስኪ ትንሽ ነገር አለ እም?
ምን ጻፈውና እዚህ እ, እናስፈርማለን። ጻፈውና ልምጣው ያንቺ ጋር እና እሺ ና
እ ና አዎ፣ ና ሳምፕል ካለን በፍላሽ ይዘው ና
አይ የለም ምን ቀላል ዋጋ መጻፍ ና ይቻላል እሺ ና